ሄሎ
ሄሎ፣ አቤት።
ሰላም ነው።
እግዚአብሔር ይመስገን
ዜሮ ዜሮ Dzire አለ እንዴ?
አለን። አዎ።
ስንት ነው?
እ ሰላሳ ሁለት ሰላሳ ሁለት ኧረ ስንት ሞዴል ነው?
ሀያ ሀያ ሶስት
Okay፣ ጨምሯል ማለት ነው።
Dzire። አዎ በጣም ጨምሯል። የለጠፈ ራሱ ሀያ ሰባት ከሀምሳ የተሸጠ ነው።
ምንድን ነው እንዴ? ሀያ ሰባት ነው ሰምቼ ነበር እኮ ብዬ ነው።
ምን ዜሮ ዜሮ እም፣
ተሳስተሃል። አባቱ ትንሽ check አድርግ አንዳንድ ነገሮችን ቼክ አድርገውና ስዊፍት ስንት በጣም ነው ጨምሯል።
ዋጋ? የስ- የ Swift ዋጋ ስንት ሊሆን ነው ብዬ እኮ ነው።
አዎ አይ ተመሳሳይ ናቸው።
ስንት ነው ተመሳሳይ ነው። ያን ያህል ልዩነት የለውም። የሀምሳ ሺህ ብር ምናምን ልዩነት ልታገኝባቸው ነው።
Swift ም ሰላሳ ሁለት ምናምን አካባቢ ነው።
አዎ ሰላሳ ሁለት ሰላሳ ሁለት ከሀምሳ ምናምን አካባቢ ኦኬ ኦኬ፣ እሺ